guud ka soo qaata waxwadan waa Ja, strängar. Det är det som jag bara kommer att då.
እንዲህ አይነት ሌሊት Kväver som jag ska ändå se något.
ሰላም። አሁን አሁን ዲፖዚት አድርግቼ መቶ ብር ቴሌ ብር ወራ ጃምቦ ቤት Usch.
እ፣ ከቴሌ ብር ታች ደግሞ ጃምቦ ደግሞ ያደረስሽ ምንድን ነው ችግሩ? እናንተ ሁሌ እንደዚህ ነው እኮ።
እሺ ደንበኛችን በጣም ይቅርታ፣ ቴሌቪዥን ላይ ትንሽ ችግር አጋጥሞን ነው።
እሺ፣ አሁን በቃ ምን ይሻላል? ወደ ቴሌግራም ደግሞ ልኬ ነበረ ስሙሽ አስምቼ
እሺ ደንበኛችን ሙሉ ስሞትን ይንገሩኝ።
ሀዋ
ሀዋማን
ሀዋ አድን አደም። እሺ ደንበኛችን የገንዘቡን መጠን ይንገሩኝ።
ዜሮ ዘጠኝ ዜሮ ሶስት
እሺ የቴሌ ብር ቁጥሮት ነው ይሄ?
አዎ ዜሮ ዘጠኝ ዜሮ ሶስት እሺ
ሰላሳ አራት ሰላሳ አራት
ሰማንያ ሰባት እሺ
አስራ አራት
እሺ መዝግበነዋል ደንበኛችን።
እሺ አ- በቃ አስ- ፍጥነት ነው አስባኩለት screenshot